Hello hello hello.
वही वे हेलो ሪስክ ያለው ሄላው አዎ አዎ አዎ እሺ አቅርብልኝ
አሁን ሰውየው ካል እናደርግላለን ሂድ አለኝ እ?
ላነጋ እኩል አደረገልኝ መብራት ሄደን ስድ ደውያለሁ ምናምን አለች ልጅቷ በቃ ሄዳ አንተኛ መብራት ሄደ ነገር አንሰራ ምናምን አለች ልመለስና እ? ልም- ልም- ልመለስ እኮ ነው አሁን እ?
ሬስቶራንት
እኮ እኔ ረቄ ሄድኩ ሂድ ሲሉኝ መብራት ስለምን ስለማንሰራ ሲሉኝ ሌላ ኦርደር ይዤ ነበር ወደ ሀበሻም እየሄድኩ ነው ሰዓት እንደ ቢቢ ልመለስ እሺ እሺ። ቆይ እደውልልሃለሁ መልሼ ደውዪ በእናትሽ እሺ እሺ እሺ እሺ እሺ